ይከተልሃል ሳያንቀላፋ አንተን ያጠቃል። ወንድም ተጠንቀቅ ተው እንዳትወል በእምነት ጋሻ ያለን ጠብቅ የጽድቅን ጥሩር ተከናንበን ተዋጋ ለነፍስ በወንጌል ተጫምተን የነፍስና ስጋ ጉዳይ ነውና ይሄ ሳትጸልይ አትተወው ሳታገኝ መፍትሄ የቆምህም መስሎ ስትኖር ያለ ስጋት የገዛ ነፍስህን ጠፍታ እንዳታገኛት ጠላት ሰይጣን ይከተልሃል ሳያንቀላፋ አንተን ያጠቃል። ወንድም ተጠንቀቅ ተው እንዳትወል በእምነት ጋሻ ያለን ጠብቅ የጽድቅን ጥሩር ተከናንበን ተዋጋ ለነፍስ በወንጌል ተጫምተ ከአምላክ ጋር እንዲመላመድ ቃሉን ቸል በማለት አለመመልከት ከእርሱ ጋር በእርሱ ውስጥ መኖር መሰልቸት እወቀው በደንቡ ነው መፍረድ በራስ ጠላት ሰይጣን ይከተልሃል ሳያንቀላፋ አንተን ያጠቃል ወንድም ተጠንቀቅ ተው እንዳትወል በእምነት ጋሻ ያለን ጠብቅ የጽድቅን ጥሩር ተከናንበን ተዋጋ ለነፍስ በወንጌል ተጫምተ ባላጋራ ዲያብሎስ ሕይወትን ይሻታል አብረኸው ገሃነም ልትገባ ይፈልጋል ሐሳቡን ምኞቱን ተረዳና ወቀው ከኢየሱስ ጋር ትጋ እንድታሸንፈው ጠላት ሰይጣን ይከተልሃል ሳያንቀላፋ አንተን ያጠቃል ወንድም ተጠንቀቅ ተው እንዳትወል በእምነት ጋሻ ያለን ጠብቅ የጽድቅን ጥሩር ተከናንበን ተዋጋ ለነፍስ በወንጌል ተጫምተን